ጤና ይስጥልኝ ሁሉ ስፖርት ነው። ምን ልርዳዎት?
ስሙንም ጽፌልሻለሁ።
ምን ቴሌግራም ላይ ነው?
አዎ ማን ነው የሚለው? ማን ነው የሚለው ስሞት?
ስሙን የቴሌግራሙ ዮናስ ነው።
እም፣ አሁን ብር አስገብቼ የምትልክልኝ account ስልኬንና ስሜን ጽፌልሻለሁ።
በቃ እሺ፣ እዛው ላይ መልስ ስለምንሰጠት በትዕግስት ይጠብቁን። እሺ ደንበኛችን፣ አ?
እዛው ላይ መልስ ስለምንሰጠት በትዕግስት ይጠብቁን ደንበኛችን።
ቴሌግራም ላይ አዎ አዎ።
Okay። እሺ።
እሺ መልካም ቀን።